እያንሰግድ ኩልና ወበየልትፈሳህ ወራ እያልክ ወደ ሰሜን ሂድ። ምንባብ ዘሰሜን መጽሐፈ ዕዝራ ቀዳማዊ ምዕራፍ አንድ ቁጥር አንድ እስከ አምስት ራዕየ ዮሐንስ ምዕራፍ ሀያ አንድ ቁጥር አንድ እስከ ዘጠኝ ይዲ ምስባክ ስማራያ እግዚአብሔር ለጽዮን ይካ ወንጌል ዘዮሐንስ ምዕራፍ አስር ቁጥር አንድ እስከ ዘጠኝ ይካ መስተብቁ በእንተ ለኖሙ በእንተ ንዑሰ ክርስቲያን በእንተ ሰላም ይበል እግዚኦ መሐረነ ሶስት ጊዜ እንዳለፈው በላ